ጤና ይስጥልኝ። ሁሉ ስፖርት ነው ባኮ የምንለዳው
ከትናንት ወዲያ ከሁሉ ስፖርት ብር አስተላልፌ ነበርና ግን አልገባም። ከሂሳቤም ተቀነስ ሆኗል። ከሁሉ ስፖርት
ምን አሉኝ?
ከሁሉ ስፖርት ብር አስተላልፌ ነበርና ከሂሳቤም ዊዝዶ አድርገው ነው?
ተቀነስ አዎ በልቼ ነው።
እሺ ከዝውውር ታሪክ ላይ አሁን አልገባልኝም ያሉትን ፎቶ አዎ፣ ያንሱና በቴሌግራም ይላኩልን።
ወደ ቴሌ ብር ልኬ ያለውና ግን ተቀናሽ ሆኗል። ግን አልገባም።
እሺ ወደ ደንበኛችን እየሰሙኝ ነው ምሎትን ቴሌ- እሺ፣ ተጨማሪ የሚለው ውስጥ ይግቡና የዝውውር ታሪክ የሚል አለ። በአማርኛ ነው የሚጠቀሙት አይደል?
አዎ በአማርኛ
የዝውውር ታሪክ ውስጥ ገብተው መጀመሪያ ተጨማሪ የሚለው ውስጥ ይገባሉ። ከዛ የዝውውር ታሪክ የሚል አለ።
OK።
እዛ ውስጥ ሲገቡ የባንክ ዝውውር የሚል አለ።
አዎ አለ።
ከዛ ከዛ ላይ አሁን አልገባልኝም ያሉትን ፎቶ ያንሱና በቴሌግራም ይላኩልን።
እሺ።
ሄሎ
እሺ እሺ የቴሌግራማችንን ቁጥር የያዙ
እሺ ዜሮ ዘጠኝ ሰባ ስምንት ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ሰላሳ ዜሮ ስድስት ዜሮ ስድስት
እሺ አመሰግናለሁ።
እሺ